Hello ጤና ይስጥልኝ Best Bet አሎ
Hello አቤት እናት ከ account አችን ወደ ቴሌብር እንትን withdraw አድርገን ግን ብሩ እሺ።
እስካሁን አልገባም።
እሺ በሳምንት- አሁን በደወልክበት ቁጥር ነው Best Bet አይደለም ተጠቀመው አይደለም አደራ ሌላ ነው?
ልንገርሽ ቁጥሩን። አዎ፣ እሺ እሺ ነገር ዜሮ ዘጠኝ ሀያ አምስት ዘጠኝ ነው ዘጠኝ ብሎ ነው የሚጀምረው ዘጠኝ ሀያ አምስት እሺ እሺ
ሀያ አምስት አርባ ስድስት እሺ ሀያ ስምንት አርባ
ሀያ ስምንት አርባ እሺ በ SantimPay ነው withdraw ያደረገው እሺ መቼ ነበር ቀኑ አሁን ዛሬ ነው እሺ አዎ፣ አሁን አሁን ከሁለት ደቂቃ ከሶስት ደቂቃ በፊት እሺ
የሆነች ነገር ዛሬ ወደዛ ለላን ለቀመለ ማረግ አራት ወደ
አስራ ሶስት ሺህ ብር ነው አዎ፣ አስራ ሶስት ሺህ ብር ሀያ አምስት አርባ ስድስት ሀያ ስምንት አርባ አይደለ ቴሌ ብር ዘጠኝ ሀያ አምስት አርባ ስድስት ሀያ ስምንት አርባ አዎ፣ ቴሌብር አዎ confirm አድርጌልሃለሁ እሺ አሁን ገባ አዎ
check እናድርገው ቴሌብር ላይ check አድርገው አሁን አዎ እሺ፣ እና ቆይ እስኪ ሳል- ሳልዘጋው check እናድርግ እሺ እሺ
እሺ እናትዬ እናመሰግናለን እሺ እሺ
ስለዚህ ከሆነ አሪፍ ነው